ጤና ይስጥልኝ። ከኔ ህክምና ማዕከል ባኮም ድርጅት ጤና ይስጥልኝ።
ሰላም አብሮ ይስጥልን።
ከሚኒ ሆስፒታል አካባቢ ነበር የምደውልልሽ እና የማራ ያላችሁ እንዴ?
አዎ አለን።
እሺ እንትን አምቡላንስ መንቀሳቀስ አችልም ፔሸንቷ እና እንትንም ትፈልጋለች ኦክሲጅንም ትፈልጋለች እሺ እሺ እና ዊዝ ምን ነበር አንድ ያለችኝ የኮንትራክት ምን ምን የማራይ ነበር የፈለጉት? ምን የማራይ ነው?
ቆይ አንዴ መልስ ልደውልልሽ። እሺ ቆይ እሺ ደውል።
እሺ
ዋሽንግተን